ጤና ይስጥልኝ ቪዛ ኢትዮጵያ ሄደን ነኝ እባክዎን መልሰዎት።
ኦክስጅን ለማዘዝ ነበረ ልጆቹ እስካሁን ተቆጣጠሩ። የበፊቱ ቁጥር አይሰራም። በምንድን ነው የማዘዛቸው?
እኛ ጋር ማዘዝ ይቻላል። መዝ- እንመዘግብና ወደሚመለከተው አካል ስለምናስተላለፍ እነሱ ያመጡልዎታል።
እዚህ ለአንቺ ልንገርሽ፣ አዎ ይ- ይችላሉ። ግን እንድመዘግብልዎት የቢጂአይ መለያ ቁጥሮትን ወይ ደግሞ ነምበር ይንገሩን።
ነምበር ልንገርሽ፣
ምን አለ?
ይህን ነምበር ልንገርሽ። ሄሎ